ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልኝ። Flintstone Homes Flintstone ነው ምን ማለት?
አዎ፣ Flintstone Homes ነው። ምን ልርዳው?
okay እንትን መቼ ነው ያወጣችሁ ታክሲ ሆኑ ሽያጭ?
አዎ፣ ትንሽ ቆየን
አዎ መቼ ነው deadline ኡ ቀኑ?
አለን። አይ አለን፣ አሁን እየመዘገብን ነው። የት አካባቢ ነው ያለው? ትርጾ?
እ፣ እዚህ ቦሌ አራት ሰዓት ነው የእኔ።
okay እሺ። ወደ office መምጣት ይችላሉ ወይስ የሽያጭ የት- አማካሪዎች?
የትኛው ነው?
እ፣ ቦሌ ገርጂ እና ልደታ አለን office።
okay መቼ ነው ቀኑ deadline ኡ ወይ መጨረሻው?
አይ ኢንዲቴት አለን ገና አለው ቀኑ?
አለን፣ አሁን አዎ፣ ቀን አለን። ግን የት አካባቢ ነው ያለው?
okay እዚህ ነው ወደ የሚችሉት እ? እ?
ወደ office መምጣት የሚችሉት መቼ ነው?
እኮ ወይም እንትን ታደርጊልኛለሽ የ head office ኡን ወይ ስልክ ትሰጠኛለሽ?
እ፣ አይ እኔ ነኝ ቀጠሮ ማስይዝሎት። ወይ እርስዎ ወደ office መምጣት የማይችሉ ከሆነ እኔ እኮ- ከሄዶት ከገርጂ ያለው መረጃ ብሮሸርም ስለሚኖር እሱን ይዘውሎት እሺ።
መጥተው ያለውን መረጃ እንዲነግሩት ማድረግ head ይችላል።
office ኡ head office ኡ የት ላይ ነው?
ገርጂ ገርጂ ኮሪያ ሆስፒታል ጋር የት ኮሪያ ሆስፒታል?
አ ገርጂ ሆኖ okay።
ኮሪያ ሆስፒታል ጋር ስለዚህ ያው እንደ እንደ ሄድኩ መ- መጨረስ እንችላለን ማለት ነው።
አዎ አዎ፣ እዛ ይምጡና ቀጥ- በቀጠሮ ስለሆነ ዛሬ አዎ።
ስንት ሰዓት ላይ ይችሉ ይሆን?
በቃ ችግር የለውም። አይ ሰዓቴን ላስተካክልና ነው እደውላለሁ።
እሺ በቃ ይደውሉኝ።
እሺ ስሞትም አለብኝ።
እሺ እሺ እሺ ቆይ ለጊዜ ቆይ ትገልን ችግር የለም።
እሺ ማ- እ፣ ማስታወቂያችን ምን ላይ ነው? እሺ የሰሙት?
አዎ አይ ሚዲያ ላይ ነው።
እሺ እሺ እሺ